ሄሎ ሄሎ ለምን ይስጥልኝ።
አብረሽ ጥልን ጎን ዩቲዩብ ነው የምንደርገው።
እሺ ዩቱብ መማር ፈልጌ አሁን ያወራኋት ነበረ፣ ድንገት ተቋረጠብኝ። ስልኩ።
እሺ ምን ላይ ነበረ?
እ እ
ምን ኦ፣ እም፣ በአካል ለመማር ማለት ነው ዩቱብ ትምህርት ቤት።
እሺ በሳምንት ሁለት ቀን ነው።
እ እ በሳምንት ሁለት ቀን ሰኞና ሮብ።
ሰኞና ሮብ አዎ ከአስራ አንድ ሰዓት እስከ አንድ ተኩል እ፣ ከአስራ አንድ ሰዓት እስከ አንድ ተኩል
okay ማታ ማለት ነው።
አዎ እ፣ የ- ለሶስት hello ወር የሚቆይ ስልጠና ነው።
ለሶስት ወር ነው ስልጠና። ምን ያክል ነው cost የሚያደርገን?
እ፣ በ credit hour ነው የምትከፍሉት። ሀያ credit hour ነው የምትማሩት። አንድ credit hour ሰባት መቶ ሀምሳ ነው። ሀያው ደግሞ አስራ አምስት ሺህ ብር።
አስራ አምስት ሺህ ብር አዎ
ይፈጠራል።
እሺ፣ መልካም ቀን።